ሄሎ ሄሎ
ሄሎ ጤና ይስጥልኝ ቤተሰቤት
እንትን ነበረኝ
ምን ነበር
ትኬት ቁጥሩ ሰው ጠፍቶብኝ ምኑ ጠፋብኝ ቁጥሩ ከላይ ነበር።
የምን ቁጥር
እቺ እንትን ነች ማስገቢያ ምን ድሮ ማን ነው ካርድ አካውንት
ፓስወርድ ነው ማለት ነው
አካውንት አካውንት
አካውንት ማለት አልገባኝም ይቅርታ ገንዘብ ሰጥ ቁጥር ይወለ እነሱ
ገንዘብ ምን ስትል ሲካፈል ቁጥር ይሰጥዋል አይደል መሙያ የወረቀቱ
ወረቀት እ ቤት አይደለም እንዴ
አልገባኝም ይቅርታ ወንድሜ በደንብ ዲፖዚት ነው?
አስረዳኝ እስኪ መጀመሪያ deposit ነው withdraw ነው መጀመሪያ deposit deposit አይደል በሲቲ ብር ነው
አረ በወረቀት ነው cash እንጂ እዛ
okay
ወረቀቱ ላይ ያለው ቁጥር አልገባ ብሎኝ ነው
shop ነው ምትለኝ ወይስ user ነህ hello።
ሄልት መገዛ እንዴት ነው
ከሱቅ ነው ምትለኝ እ ከ shop ከ shop okay በ voucher code
በ voucher code
እሺ እና ኮድ አልገባም ነው ምትለው ኮዱ መሞሪያ ኮድ ልክ አይደለም
ምኑ ልክ አይደለም እሺ ቁጥሩ በቴሌግራም ልክ- አውራኝ በቴሌግራም screenshot አድርገህ ወይም ፎቶ አንስተህ ላክልኝ
ቆይ ቦሌ ላይ ያለው ይሰራል ብላችሁ
ካዛንች እ ካዛንች ምን ምን ነበር ካዛንች ቦሌ ያለው
okay ቦሌም አለ ነው እሺ እዛ ኦኬ።
ቤስት ቤት የሚል አይደል አ ቃቋ እዛ እመጣለሁ እሺ በቃ እሺ